હેલો
હેલો
ભાઈ
આવે છે ሄሎ ሄሎ አቤት
ያንጉ ፈልገን ነበር።
ናርሲ
መነሻ ልንገርህ
ሄሎ ቃ ነው ጀውሪው ምንድን ነው የሚለው? ሄሎ እኮ ነው የሚለው። ሄሎ
ሄሎ አቤት
ወይ መነሻ እንትን ጋርጂሮ ዋጋ
ተሳስተሻል እናት
እ ይህ የድርጅት ስልክ ነው ተሳስተሻል የራይድ